అండి
హలో
అదే ఏమైతుంది እንትን ሶሻል ሚዲያ ላይ ሰራተኛ ትፈልጋላችሁ የሚል አይቼ ነበረ እና ለመመዝገብ ፈልጌ
እዛው ቪዲዮን ያዩበት ዲስክሪፕሽን ላይ ሊንክ አለ በሊንኩ አፕላይ ያድርጉ ኦኬ በዛ ብቻ ነው እየሞከርኩት አልሰራልኝ ብሎ ነበር በአጋጣሚ ይሰራል ዩቲዩብ ላይ አይደለ ቪዲዮ ላይ አሃ አዎ ቪዲዮን ያዩበት description ላይ በዚህ link ይመዝገቡ የሚል አለ በዛ ተከትለው ከሶስት አመት እና ከዛ በላይ የስራ ልምድ ያስፈልጋል ልምድ ግዴታ ነው ስራ አለ አዎ አይ ኮንትራት ያልሹ ማለት ያለው ልምድ ይፈልጋል
አዎ በኮንትራት የሚለው ቪዲዮውን ሙሉውን ማየት ይችላል አዎ አይ ልምድ ያላቸው የሚል አስር